ስፖርት ነው እባክዎ ምን ልርዳዎት?
የሆነ ጥያቄ ነበረን።
እሺ
በቴሌብር የሁሉ ስፖርት ማለት ነው ቴሌብር ከፍለን ነበርና deposit አድርገን ማለት ነው በ wallet አችን ብሩ የለም
እሺ እና- deposit ያደረጉበትን screenshot ልከዋል?
እ deposit ያደረጉበትን ከቴሌብር ነው አይደለ?
አዎ ከቴሌብር ነው የተላከለትን text ወይም ደግሞ የቴሌብር transaction ኡን screenshot አድርገው ልከዋል?
አዎ screenshot አድርገን ቴሌግራም ቻናላችን ምንድን ነው የሚለው
ስልክ ል- ያዙ የሚልኩበት እ ስልክ ቁጥር የያዙ ልንገሮት እሺ ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት
ቆይ ቆይ አንዴ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ዘጠኝ ሰባ ስምንት አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት
እዚህ ልላክልሽ አዎ በዚህ screenshot አድርጎ አድርገው ይላል አዎ አዎ አዎ እሺ thank you መልካም ቀን